Hello Hello፣ ጤና ይስጥልኝ።
እግዚአብሔር ይመስገን።
ኦዋይ ቴክኖሎጂስ ነው።
አዎ፣ ከ Afriwork Freelance ኢትዮጵያ ነበረ የምንደውለው።
እሺ።
እሺ፣ በ receptionist vacancy ያችሁ ነበር አይደለም?
አንድ ሌላ ስልክ ልስጥ።
እሺ፣ ይቻላል።
ዜሮ ዘጠኝ እሺ፣
ስልሳ ዘጠኝ አስራ ዘጠኝ ነው ዜሮ ዘጠኝ ስልሳ ዘጠኝ ስልሳ ዘጠኝ እሺ፣ ሰላሳ ዘጠኝ እ አስራ ስምንት ዘጠና አምስት አስራ ስምንት ዘጠና አምስት ማን ልበል?
ብሮፖለሽ ደውዬ ላይ
እሺ፣ ስለዚህ ጉዳይ የሚመለከታቸው እሳቸው ነው።
አዎ፣ አድሚን እሱ ነው ኦኬ፣ እሺ፣ አመሰግናለሁ።
ችግር እሺ